hello
hello ጤና ይስጥልኝ። ቢንያም ነኝ ከወዳ vehicle manufacturing PLC። እባክዎ ምን ልርዳዎ?
ባጃጅ ፈልጌው ነበር። የኤሌክትሪክ ባጃጅ ስንት ናት?
okay የትኛውን ነው የፈለግከው? የእሷን እና የስቱ ማለት ባለ ሶስት ሰው ሰው የሚጭነው ወይስ ባለ ስድስት?
ስንት ሰው ነው የሚጫነው?
ባለ ሶስት የሚጭን አለ፣ ባለ ስድስት የሚጭን አለ።
ባለ ሶስት ነው normal ባጃጅ የሚመስለው ማለት ነው።
አዎ እኮ የት ነው ያለው አንተ?
እኔ አፋር ክልል ነኝ።
አፋር
አዎ okay። አፋር ክልል ከሆን ከቀጥታ አዲስ አበባ መጥተህ ነው ከኛ ጋር መነጋገር የምትችለው። ወደዛ በኩል እ, ወኪል የለንም።
እህ፣ ስለዚህ ወደ አዲስ አበባ መጥተህ መግዛት የምትችል ከሆነ ያለውን information ልነግርህ እችላለሁ።
okay እሺ፣ መርሐባ እሺ፣ ስለ ደወሉ እናመሰግናለን። መልካም ቀን።
መልካም ቀን።
እሺ